hello ሰላም ጤና ይስጥልኝ። ቤት ቤት እ ገንዘብ እዚህ ላይ አስገብቼ እምቢ አለኝ ስንት ጊዜ።
እ ምን withdraw አድርገህ ነው?
አዎ
እሺ ቤት ቤት ቁጥሬ ነው።
አዎ ይሄ ነው።
ስንት ብር ነው ያዘዝከው?
እኔ አንድ ብር
አንድ ብር አዎ
አንድ ብር ምንድን ነው ያደረግከው?
እ አሁን እኔ ያ- እዚህ ላይ ያስገቡት ስንት ጊዜ አንድ ሺህ አንድ ሺህ ያስገቡት።
ኦ አንድ ሺህ ነው።
አዎ ስንት ጊዜ ዛሬ ነው ያዘዙት?
አዎ ዛሬም አሁን አሁንም አርግቻለሁ። ከ- ተ- ተ- ትላንትም ወደ ሌሊት ያስገብቻለሁ።
እስኪ check ላድርገው፣ ጠብቁኝ።
እሺ
hello እ
እ፣ አዎ process ላይ ነው። እሺ ይገባል፣ ትንሽ እሺ ጠብቁት።
እሺ ስንት ጊዜ ያስገብቻለሁ? እሺ
እሺ ይገባል። በቃ የአንድ ሺህ
አንድ ሺህ ሳይሆን አንድ ሺህ ብቻ አይደለም። ስንት ጊዜ አንድ ሺህ አንድ ሺህ ያስገብቻለሁ።
ሌላ አንድ ሺህ የሞከሩት failed ሆነ ወደ ቤት ቤት አካውንቱ ተመልሷል።
እ ድጋሚ ማዘዝ ይችላሉ። አንዱ አንድ ሺህ ግን process ላይ ነው። ይገባል፣ ትንሽ ጠብቁት።
አዎ እሺ እኮ አንድ ኮኦፕሬቲቭ ለ- ኮ- ኮኦፕሬቲቭ ላይም አስገብቻለሁ አንድ ሺህ
ምን አሉኝ?
ኮኦፕሬቲቭ የኦሮሚያ ባንክ እ፣ የኦሮሚያ ባንክ ላይ አንድ ሺህ አስገብቻለሁ።
አዎ ሌላ የሞከሩት failed ሆኗል።
እሺ የኦሮሚያ ላይ account ይሄ number ይሄ number ነው።